ሄሎ ሰላም ኪርቤል ሰላም ጠረት ከቢዴ ጥሪማ ከ- እሺ እ፣ አሁን ከሀያ ሁለት ሰላም ካሳይ ኤክስ- እ፣ ኤክስኪዩቲቭ ደውላለን ነበረ የሆነ ቤት አርጀንት እንዲመዘገብ እሺ እ፣ ትኬት ቁጥሩን እንንገርህ ስልክ እንንገርህ መዝግበነዋል አርጀንት ይሆንልን ስላለች አላቸው እና እ፣ ካልተሰራልን ሄኒከን እንጠቀማለን እያሉ ስለ-
ምንድን ነው አብሮ የሚፈልጉ ጥገና ነው አዎ የጥገና ክፍል ነው የፈለጉት ይህ ነው ቦታው ምናል ሀያ ሁለት ምስራቅ ማን?
አጠቃላይ ትምህርት ቤት አካባቢ ማነው ቤት ስሙ ሉቨር ሆቴል
ሆቴል ስልክ እንንገርህ አዎ እሺ የሚለው ነው።
ዜሮ ዘጠኝ አስራ ሁለት እሺ እሺ እሺ
ዜሮ ዘጠኝ አስራ ሁለት አዎ ዘጠኝ አርባ አራት አርባአራት አርባአራት
ሰላሳ አራት ሰላሳ አምስት ትንሽ ድምፅ ተቋረጥልኝ ዜሮ ዘጠኝ አስራ ሁለት አርባ አራት አ አይ ይገባል ከዛ መሀል ስንት አለ ሰባ ዘጠኝ እሺ ሰባ
አርባ አራት ሰላሳ አምስት
ደውላቸው ነው እንትን ሆን ይበረቃል የተዘገበ ኢልደር ላይ ማግኘት ይቻላል እሺ እሺ በ virtual ነው የገባ እሺ አመሰግናለን መልካም ቀን